hello
hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ኢትዮ ቺክን ነው አይደል?
አዎ ኢትዮ ቺክን።
message ደርሶኝ ነበር። ያው እሺ ጌታሁን ይባላል እሺ በሀያ ዘጠኝ አስራ አንድ ይደርሳል የሚል message ደርሶኝ ነበረ።
አሀ እንደ አጋጣሚ ሆኖ አገር ቤት ነኝ እና በዛኛው ሳምንት ውስጥ ብታደርጉልኝ እኔ ደስ ይለኛል።
ጥሩ። እሺ እሺ ስምህን ንገረኝ እስቲ።
ጌታውን በዳዳ ጌታሁን።
በዳዳ
እሺ መልካም።
ከሰኝ- ከሰኞ ጀምሮ አለው ከሰኞ በኋላ ቢሆን ስልክ ቁጥርህን ንገረኝ።
አስራ እዛ ያለ ስልሳ ስድስት እ፣ አሁን ም- ም- የምናገኘህበት ምስ- አሁን የምሰራው- ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ስልሳ ሶስት እህ፣
አርባ ዘጠኝ ዜሮ ስድስት አርባ ዘጠኝ ዜሮ ስድስት ዜሮ ስድስት እሺ እሺ፣ አመሰግናለሁ። መልካም ጊዜ።